Hello ጤና ይስጥልን ቺፕቺፕ።
እንዴት ነሽ እማዬ?
ሰላም እ ማታ ሽንኩርት፣ እ፣ አቮካዶ ምናምን አዘን ነበርና እሺ።
የሁሉም ኮዶች መጥተውልናል። የሽንኩርት አልመጣልንም።
የሽንኩርት አልመጣም።
እም እስቲ ስልክ ቁጥሮችን ይንገሩኝ።
ዜሮ ዘጠኝ እሺ አስር እሺ ሰላሳ ስድስት እሺ አስራ ሶስት እሺ ዘጠና ስድስት ዘጠና ስድስት አዎ አሸናፊ ነው።
አዎ እናት
የሽንኩርቱ አስራ ስድስት ኪሎ ነው አይደል? ሙሉ የ group ኡ
መስ አዎ ሰባት ሰባት አስራ አስራ ስድስት ነው ሰባት የቆየው።
ሰባት ሁለት ክፍ- ሁለት ትክክል ስለዚህ አሁን ይሄ ቺፕቺፕ app ኦ አለ አይደለ? እሱ እሺ።
ላይ my order የሚል አለ።
እሺ እሱ ላይ ስ- ይገቡና ከዛ በኋላ to pay የሚል አለ። ከ to pay ቀጥሎ received የሚል አለ receipt የሚል አለ እሺ እና እዛ ላይ check ያደርጉት አለ የሁሉም item code። driver ኡ ሲመጣ እሱን ያሳዩታል።
እሱን ላሳይ እንጂ አዎ።
ዛሬ ይመጣልናል ይመጣል። አዎ እርግጠኛ ነሽ የኔ አዎ ቆንጆ አዎ assign ተደርጓል።
deliver to rate የሚለው ከ to pay የሚል አለ to receive የሚል አለ አዎ እሱ ላይ ይግቡ።
እሺ ገባሁ ነው ሽንኩርቱ ላይ view ልበላ አዎ view ይበሉትና አለ።
confirmation code okay እሺ እሱን ሲመጣ ላሳየው እሺ አዎ እናቴ እሱ ሲመጣ ያሳዩት። ያው already assign አምስት ተደርጓል።
አርባ driver ሲደርስ እሺ።
ይደውላል።
እሺ እሺ እናቴ እሺ እሺ መልካም እናመሰግናለን